ለኔ ብላ በፍቅሯ ስብላላ ሁሉን ነገር ጥላ አንተ አይበልጥም ብላ መጣችልኝ ፍቅሬ ዋዞቿን ተብላ አልቻለችም መኖር እኔ ተነስቼ አድማሱን አሳብራ ልትሄድም አቋርጣ መጣችልኝ ፈጥና መውጫ መግቢያ ሳጣ መጥቼ ልብለው እግሯን አስበልጣ